ይቀርታል የደሙርስ እያ ወንድሙ ገዳይ ጠቅሶ ባለወጣውን ዳሜን መልስ ብለው ሰጡኝ ጠመንጃውን ያየዋ ያየዋ ዋንዴና ምንሽን ደመላሽ ተብዬ ሰሞቶን ይባደን ያየዋ ያየዋ የአባት ጋር ዳር የኔ አለ የኔ አለ ምን ለሆነ እንግዲህ